ሰላም ከሁለት ቀን በፊት ነው ምናምን ብር deposit አድርጌ እስካሁን አልገባልኝም።
post ያደረጉበትን ቴሌግራም ላይ ልከውልን ነበር።
አይ፣
ልከውልና አዎ፣
ሌላው
አዎ ልኬያለሁ።
ቴሌግራም ላይ ማን ነው ስሞት?
ስሙ ለ- love የሚለው የ tomato ምልክት ያለበት
እሺ አልተስተካከለሎትም አይደለ?
አዎ።
እሺ ድጋሚ አሳውቄሎታለሁ። ሲስተካከል አሳውቆታለሁ ቴሌግራም ላይ።
እሺ ምን- የምን ችግር ነው? ከቴሌ ብር እኮ ደውዬላቸው እነሱ ጋር ነው ምናምን አሉ።
አዎ የኛ የኔትወርክ ች- ችግር ነው። ሲስተካከል አሳውቆታለሁ። ይስተካከልሎታል።
ሽ- እንትን ቴሌ ብር ምናምን አቁሞ ነው እንዴ transaction እ፣ deposit ይሰራል።
withdraw ምናምን አይሰራም።
withdraw ነው የማይሰራው እንጂ deposit ይሰራል።
እሺ እኛ ጋር እኮ branch ስለሌለ እኮ ነው ለዛ ነው።
እሺ ሌላ የሚያወጡበትን ማውጣት ይፈልጋሉ? withdraw ይሻሉበት እ?
withdraw ማድረግ ይፈልጋሉ?
ኧረ አሁን ላይ አልፈልግም። እኔ deposit ያደረኩትን ብር መጠቀም ነው የምፈልገው አሁን ላይ። አይ ድንገት ብበላ ምናምን በምን ነው withdraw ማድረግ የምችለው ብዬ ነው።
እሱ እስከዛ ይስተካከልሎታል።
እሺ
እሺ
አመሰግናለሁ።
እሺ መልካም ቀን።